hello
ሰላም
ሰላም
ከጂጂ ላይ አይተን ነበር የደወልንልህ።
እሺ
keyboard ፈልገን ነበር።
የትኛውን ባለ ስንት ብር
OK Dell አለክ?
እኔ ያለኝ በ wireless ነው ሞፊ ነው ዋጋው ሁለት ሺ አምስት መቶ
OK wired የለህም?
wired ጨርሻለሁ
ኦኬ፣ እሺ